ስለዚህ የለጋሃርንም እሱኑ ማለት ነው። አዎ።
ሄሎ
ሄሎ አቤት።
የ driver ስልክ ልንገሩት፣ እሱማ ዜሮ ዘጠኝ ሰባ ሶስት
ዜሮ ዘጠኝ ሰባ ሶስት ዜሮ ዜሮ
ዜሮ ዜሮ ስልሳ ሶስት
ስልሳ ሶስት ሰባ አራት
አራት ሰለሞን ይባላል። ይደውሉለት።
መልካም እሺ፣ እሺ።
እሺ፣ እሺ። እናመሰግናለን። መልካም ነው።